hello hello
ሰላም ጤና ይስጥልን። ቶሎ ነኝ አብረስልኝ አለን። ምን ልርዳዎት?
የሆነ ሽልማት ይሸልማሉ ብለን እየጻፍን
አዎ፣ የቴሌቪዥን game ኦችን ሲጫወቱ ሽልማቶች አሉት።
አዎ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አዎ game ኦቹን ለመጫወት መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
ምን ጌም
ጌም ጌሞቹን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ።
እሺ አንድ ቁጥር ላይ ለመመዝገብ የሚል አለ።
እ ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ
ጌ- ጌ- ጥያቄ game ኦቹን ሲጫወቱ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ስልክዎት smart ከሆነ በድረገጽ ገብተው መጠቀም ይችላሉ።
እ
በ USSD በትንሿ ስልክም ከሆነ እ ጥያቄና መልሶችን መጠቀም ይችላል።
እሺ አመሰግናለሁ።
ምንም አይደለም።
እሺ ሰላም እሺ